ሄሎ ሰላም ጤና ይስጥልን። ኪዩብ ነው የደወሉት።
ሰላም ነው። እሺ ፈልጌው ነበር።
እሸትን በቀጥታ መስመር ለማግኘት በሰባ አምስት ቤቱ ስልክ ደውለው
አሁን እኮ እንትን ኦንላይን ላይ እያየ ነበረ።
አዎ እኮ ስክሪን ባለው ሰባ አምስት ቤት ስልክ ደውለው ያገኙታል። የሚያስተላልፉት መልዕክት ካለ ደግሞ ለንገሩኝና ማስተላለፍ ይችላል። ቀጥታ ለማግኘት ግን በዛኛው ስልክ ይደውል ምናሉኝ